እና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ አንተን ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ ከፊት እየቀደምክ በቃዴስ በረሃ ነፍሴን አጠጣት ከአለቱ ውሃ። ሞኝነት ቢመስልም ለአንተ መታመኔ ማዳን በስቶልኝ አለሁ ጎኔ አንተን ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ እንደ ሰንፔር ድንጋይ አበራ ገላዬ ክብር የፈሰሰ በሁለንተናይ ከታለመልኝ ቀስት ከሰይፍና ጦር ይኸው ተርፌያለሁ ጋሻ ሆኖኝ ፍቅሩ አንተን ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ የሚያስተማምነኝ በቀንም በማታ የት ይገኛል ከቶ እንዳንተ ያለ ጌታ? ከልብ ያመኑብህ ፍቅርህን አስበው የዓለምን ፈተና ወጥተዋል ታግሰው አንተን ረዳቴ መጠጊያዬ ጋሻና ጦሬ መተማመኛዬ ልቤ አይሰጋም በጠላት ፉከራ አለህ አጠገቤ ጌታ ከኔ ጋራ ብርሃን ሞልቶኝ ወጣው ከጨለማ